Hello ጤና ይስጥልኝ። Hello ጤና ይስጥልኝ። አቤት
የሆነ ዘጠኝ ሰማንያ አምስት ምናምን አካባቢ የሆነ ማምጫን ምናምን ሰው የሆነ ነገር ቆርጠውብኝ እሺ እንደዚህ አድርጎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ስድስት ቁጥር ይንኩ።
ከዛ ሳ ይቋረጣል።
ምን- ለ- ለምን ነው የሚያገለግል?
ይሄ የገባሉት ትኬት ቴሌዊን ጌም ነው።
አ፣ ምናበተች በምናምን ካልሆነ እኮ በዚህ መታየት ይችላል።
ይቻላል ማለት ይችላሉ ከፈለጉ
እና ፈልጌ ወይ ካልኩ አሁን ለምሳሌ እንዴት አድርጌ ነው እችላለሁ?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
ከዛ ሳ ሰባ ቁጥር ተጭነው አማርኛ አድርጉ።
ሰባት ቁጥር ነክተው
ሰባት ከዛ ሶስት ከዛ ሁለት ከዛ አንድ
እሺ፣ ከዛም በኋላ እ፣ ማውረድ እችላለሁ።
አዎ ማውረድ ሳይሆን መጫወት።
እሺ፣ በቃ እሺ፣ እሺ።
እሺ መልካም ጊዜ